ሄሎ
ሄሎ ሄሎ፣ ሰላም ነው?
እግዚአብሔር ይመስገን። ምንድን ነው?
ሁሉ ስፖርት ነው።
አዎ ሁሉ ስፖርት ነው። ምንድን ነው?
እ፣ እንትን ሞልቼ ነበረ ከቴሌ ብር ወደ ሁሉ ስፖርት እሺ እና ቦነስም ሰጥቶ የነበረ ተመላሽ ብሎ አሸናፊ ብሎ አምሳ ብር እሱንም አልሰጠኝም። ትናንት ደግሞ ሰባ ብር ልኬ እሱንም አል- አልጻፈልኝም።
deposit አድርገው አዎ አርጌ እንደዚች circle ሆና እንትን የዝግ ምልክት ነው የምታሳየኝ።
እሺ እሱን screenshot አድርገው ይላኩለት።
እሺ
ዝግ ምልክት የምታሳየውን ማለት ነው።
እኮ እና ስልክ ቁጥር አብረው ይላኩልን ቴሌግራም ላይ።
መግባቱ ግን receipt ምናምን ነገር ይሰ- ሰጥቶኛል። አልገ- ከዛ ላይ
ምን ሰጥቶኛል?
receipt ኡን ሰጥቶኛል እንደገባ ማረጋገጫ። ግን እዛ ላይ account ኡ መስተካከል ስላለበት block ምልክት አዎ።
የምታሳየውን screenshot አድርገው ነው የሚልኩልን።
በዚሁ አይ አይደለም፣ እ፣ የ website ኣችን ላይ የጥያቄ ምልክት አለች አይደል?
አዎ እዛች ጋር የሁሉ ስፖርት እ፣ ቴሌግራም አለ። እዛ እንትን ነው የቴሌግራም ምልክት አለች። በሷ ነው እሺ።
የሚልኩት።
እሺ እሺ